ልበልሽ ዳንስ አዲስ ጨዋታ ዳር ዳር ልበልልሽ የትዝታን የትዝታን የትዝታን ነገር እስቲ ልግለጽልሽ ልጀምር ጨዋታ ዳር ዳር ልበልልሽ ላንሳልሽ ጨዋታ ዳር ዳር ልበልልሽ የትዝታን የትዝታን የትዝታን ነገር እስቲ ልግለጽልሽ አይኔ ሲንከራተት አሃ በጎዳናው መሃል እናመደው ባጣ አሃ ከሰው ያንቺን ያህል Thank you. ሌቱ ባሳብ ሲያዝ ኮቴውን አጥፍቶ ትዝታሽ ሲጓጓዝ ደጁ ሲንቆሻቆሽ ብቸኝነት ለቅሶ ባይተዋሩ ልቤ አሃ ሄደ ተመልሶ እህ ለፍቅር እህ እህ ለመውደድ እህ እህ ለፍቅር እህ እህ ለመውደድ እህ ትዝታ ጋረደው ትዝታ ጋረደው ምነው ያንቺን መንገድ እህ ለፍቅር እህ እህ ለመውደድ እህ እህ ለፍቅር እህ እህ ለመውደድ እህ ትዝታ ጋረደው ትዝታ ጋረደው ምነው ያንቺን መንገድ
ዳር
ልጀምር ጨዋታ ዳር ዳር ልበልልሽ ላንሳልሽ ጨዋታይ ዳር ዳር ልበልልሽ የትዝታን የትዝታን የትዝታን ነገር እስቲ ልግለጽልሽ ከጎንሽ ስጠጋ ሰውነትሽ ቀርቶ ሌሊቱ እንዴት ይንጋ የመናፈቅ ሞገድ ያዋለለለታ ጣራ እያስቆጠረ ሲያባዝን ትዝታ ለመገላግያው ለመተያየቱ ወደ ሰባት ኮከብ አሃ ያስጠራል ሌሊቱ እህህ ለፍቅር እህህ እህህ ለመውደድ እህህ እህህ ለፍቅር እህህ እህ ለመውደድ እህ ትዝታ ጋረደው ትዝታ ጋረደው ምነው ያንቺን መንገድ እህ ለፍቅር እህ እህ ለመውደድ እህ ለፍቅር ለመውደድ ትዝታ ጋረደው ትዝታ ጋረደው ምነው ያንቺን መንገድ ትዝታ ጋረደው ትዝታ ጋረደው ምነው ያንቺን መንገድ ትዝታ ጋረደው ትዝታ ጋረደው ምነው ያንቺን መንገድ ትዝታ ጋረ